ጤና ይስጥልን በሽት ቤት ቤቴን የምንረዳው
ከእናንተ ነው ከእኔ ባነር ራስህ ነው የምታሰራው። እኛ ምክር እሱን አንተ ነው የምታሰራው።
ላይሰን ምናምንስ
ላይሰንስ እኛ አለን።
ኤግሪመንት ምናምን ሰራተኛ መርሞ ምናምን ማለት ነው።
ሰራተኛ ጋር ነው ሰራተኛ ጋር ነው የሚገናኘው።
ሰራተኛ ራሴ ነኝ። ሰራተኛ ጋር ኤግሪመንት ለማሰራም ማለት ነው። ውል ሰራተኛ
እኮ ከእኔ ጋር የሚላክ የለም። ሰራተኛ ጋር መርሞ ደም ውል ድፍ ሰጥ አሁን ቨርቹዋል ሆነ ሌላ የሚያመዘብ ምስፈለ
ይቆራረጣል ድምፅሽ።
ስላ ቆይ መቼ ልደውል